Hello sister ወይ ሰላም ነው እንደምን ሰላም ነው ልንገርሽ እሺ ምን ነበረ እንደምን ባለፈው በስምንት ሁለት ሺ አስራ ሁለት ሁለት አስራ ሁለተኛ ወር በስምንተኛ አርብ ዕለት
እሺ
እኔ ኮፒ ያደረኩለት ልጅ ነበረ እሺ ወደ እሱም አልገባም ግን ከኔ ወጣ
ምን de- withdraw ነው deposit withdraw ው voucher voucher voucher እኮ ሱቅ ነው ሄደህ የምትቀበለው እሺ ወንድሜ እ ሱቅ ሄደህ ነው የምትቀበለው አረ እሱ ጋርም አልገባም ብሩ እኔም ጋር ገባኝ እኮ ሱቁ ሱቅ ሄደህ መውሰድ ትችላለህ